ጤና ይስጥልኝ አሊባባ።
ሰላም ነው እናቴ?
እግዚአብሔር ይመስገን አባት።
የመስቀል ፍላወር branch ሆኑ ጋር ነው።
መስቀል ፍላወር ናዝራን ናዝራ ሆቴልን ያውቁታል?
እሺ ናዝራ ሆቴልን ትንሽ ሲሄዱ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮሊንክ አፍሮሊንክ የመኪና ሞተር የሚል አለ። በሱ ሬክላም ትክክል ነው የሚገቡት። እንት- አፍሮሊንክ አለ አይደል? ናዝራ ሆቴል አለ አይደለ?
አብረው ሄድ ማለት ብዬ ዞሬ ናዝ- U-turn አለ። በስተቀኝ መግመል የመንገድ አካፋይ አለ።
እሺ በስተቀኝ በኩል ነው የሚገቡት። በስተቀኝ በኩል ሲገቡ አፍሮሊንክስ የመኪና ሞተር የሚል አለ።
እሺ በሱ ሬክላም ትክክል ነው የሚገቡት።
በአፍሮ
አ በአፍሮሊንክ እ፣ ሬክላም ትክክል ይገባሉ።
እሺ
በቃ አሊባባዎች እዛ ጋር እንገኛለን። ሬክላማችንም ይታያል በአፍሮሊንክ ሲገቡ።
እሺ እሺ